ጥረት የሚደገፍበት እኔም ተስፋ ማደርግበት ሃሌሉያ ጌታንቦ እንከን የሌለበት ልዘምር እስቲ ልቀኝል ፍጥረት የሚደገፍበት እኔም ተስፋ ማደርግበት ጌታንው እንከን የሌለበት ልዘምር እስቲ ልቀኝለት ለሕይወት ጥያቄ ለእንቆቅልሹ ጌታ ነው መላሽ አቻ የለሹ ሁሉንም መልካም ያደርገውና ያስደንቀናል ድንቅ ይሰራና ያድንና ባርክና ሰው ያረግና ያቁምና ይደግፍና ሃሌሉያ ልብል ሃሌሉያ ኦ፣ ሃሌሉያ ለእግዚአብሔር ሃሌሉያ ይገባዋል ሃሌሉያ ልብል ሃሌሉያ ኦ፣ ሃሌሉያ ለአምላኬ ሃሌሉያ ይገባዋል ሃሌሉያ ልብል ሃሌሉያ ኦ፣ ሃሌሉያ ለእግዚአብሔር ሃሌሉያ እየባረኩኝ እባርክሃለሁ በሕይወት ድንቅን አደርጋለሁ ካንተ ጋር ነኝ አትፍራ እንዳልከኝ የኔ ጌታ ስንቱን አሳለፍከኝ ስንት ጊዜ አዳነኝ ከጥፋት ልገልጽ አልችል የውለታህን ብዙ ድንቅን አይቻለሁ ድንቅን አይቻለሁ በሕይወት ዘመኔ ገና መልክሃለሁ ድንቅን አይቻለሁ ድንቅን አይቻለሁ በሕይወት ዘመኔ እገዛልሃ ፍጥረት የሚደገፍበት እኔም ተስፋ ማደርግበት ጌታን እንከን የሌለበት ልዘምር እስቲ ልቀኝል ለሕይወት ጥያቄ ለእንቆቅልሹ ጌታ ነው መላሽ አቻ የለሹ ሁሉንም መልካም ያደርገውና ያስገርመናል ድንቅ ይሰራና ያድንና ባርክና ሰው ያርግና ሃሌሉያ ደግፍና ሃሌሉያ ልበል ሃሌሉያ ሆ፣ ሃሌሉያ ለእግዚአብሔር ሃሌሉያ ሃሌሉያ ይመስገን ሃሌሉያ ሆ፣ ሃሌሉያ እልልታ ይድመቅልን ሃሌሉያ ለእግዚአብሔር ይገባዋል።